Hello ጤና ይስጥልን ጉዳይ እናባላለሁ። እባክዎ ምን ልርዳው?
ሰላም ነው?
እግዚአብሔር ይመስገን።
ተመዝግቤ ነበር ወደ ሳምንት አካባቢ እንደውልልሃለን ብላችሁ ነበረ።
አ ቢሮ መጥተው ነው የተመዘገቡት?
አይ በዚሁ በስ- በስልክ ኦንላይን ተመዝግቤ እህ፣ ሙሉ እንትኔን information ሰጥቻለሁ።
እህ። አዎ ትክክል ነው። ብዙ ተመዝጋቢዎች ስላሉ ነው። የእርሶም ተራ በሚደርስ ጊዜ እንደውልዎታል። ይጠባበቁ።
Okay እሺ።
እንደውልዎታለን፣ እናሳውቅዎታለን። የቴሌግራም ቻናላችን ተልኮልዎታል አይደለም?
የቴግላ- የቴሌግራም የቴሌግራም ቻናላችን ተልኮልዎታል አይደል?
ቴሌግራም ቻናል አልተላከልኝም።
አልተላከልዎትም? እሺ፣ አሁን እልክልዎታለሁኝ። እዛ ላይ የሚወጡ አዳዲስ የስራ ጠር ስለሚኖሩ ምናልባት እኛ እስክንጠራዎት ድረስ እሱ እሺ የሚሰሩት ስራ እዛ ላይ ከተለቀቀ ይደውሉልንና ወደ ስራው እናስተላልፋለን።
እሺ እሺ እሺ፣ መልካም ቀን ይሆንልዎት።
እሺ ለሁላችሁ